Astele baba?
አብሮ ያስልን ታሲ
Ah, ani babatas.
ቲክቶክ ላይ ቼ ዲፎርዲ ፒንካቦ ጋቢና ሀይልክሱ ሻምፓኝ ከለር ነው። አ ደ- ደብል ጋቢና አይደለም፣ አንድ ጋቢና ሆኖ ፒንክ አፕ ነው።
ደብል ጋቢና ነው አሁን ላይ ያለ ነበር።
ሁለት ሺህ አስራ ሁለት ሞዴል የሚለው champagne color የሚለው የለም እዚህ ማስታወቂያ ላይቸው እሱ የለም።